ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። ባኮ ምን ልርዳው?
ሪቾ ካሸር ኮድ ቁጥር ልንገርሽ ዩሊን ሲክስቲ እሺ እሺ ንገረኝ።
አስራ አንድ ዜሮ አራት
እ እሺ
ሰማንያ አንድ ሰባ ሁለት
ሰማንያ አንድ ሰማንያ ሁለት ነው ያልከኝ? አስራ አንድ ዜሮ ሰባ ሁለት ሰባ ሁለት ነው መጨረሻ እሺ እሺ አስራ አንድ ዜሮ አራት ሰማንያ አንድ ሰባ ሁለት አይደለ?
አዎ እሺ ይሄ አራት ሰው አራት ጨዋታ ነው የወደቀው።
እሺ ሌላ ደግሞ ልንገርሽ እሺ
እሺ አስራ አንድ ዜሮ ስምንት እሺ
አስራ ሶስት አስራ አንድ
ይሄ ደግሞ ሁለት ሁለት ጨዋታ ነው የወደቀው።
Okay አስራ አንድ አርባ ዘጠኝ ሌላ ደግሞ እሺ አስራ አንድ አርባ ዘጠኝ
ሀምሳ አንድ ሰባ ሰባት ሀምሳ አንድ ሰባ ሰባት ይሄ ሰባት ጨዋታ ነው የወደቀው። ሁለት ብቻ ነው green ያለው።
Okay እሺ አስራ አንድ አርባ ዘጠኝ እሺ
ሀምሳ ሁለት ሰላሳ ስምንት
አስራ አንድ አርባ ዘጠኝ ሀምሳ ሁለት ሰላሳ ስምንት አዎ አስራ okay አዎ ሀምሳ ሁለት ሰላሳ ስምንት አስራ አንድ አርባ ዘጠኝ ሀምሳ ሁለት ሰላሳ ስምንት እሺ ምን ልበለው? ይሄ ሶስት ጨዋታ
okay አመሰግናለሁ።
እሺ ጨረስክ? ሌላም አይልሃለ?
በቃ የለም እሺ።
ደግሞ እንቁረጥና ታይ በኋላ ይቅናችሁ። እሺ መልካም ቀን።
አሜን